hello ጤና ይስጥልኝ ቤተሰብ ቤት አብረስላ
ደርዳራ ሀይል ነኝ።
ሳምንት ሞክሬ የነበርኩት jackpot ማለት ነው።
እም
ሳምንት ሞክሬ የነበርኩት jackpot እሺ የአምስት መቶ ሺህ ብር።
እሺ
እ ወይ X አልተደረገብኝም ወይ right አልሆነም። እ እሺ እስኪ- screenshot ኡን ላክልኝ ቴሌግራም ላይ ትኬቱን እኔ screenshot ልላክልህ።
አድርገ screenshot አድርገውና ትኬቱን ቴሌግራም ላይ ላክልኝ ስንት ካገኘሁ ነው ሽልማቱ?
ሙሉ ላገኘ ነው
አምስት መቶ ሙሉ ያገኘ ነው።
አምስት መቶ ሙሉ አምስት መቶ ማለት ሺህ አምስት መቶ jackpot ሺህ አይደለ አይደለ አዎ፣ አምስት ሁሉም የም- እዛ ጋር ያሉት ሁሉንም match ኦች win ከሆኑ እ አምስት መቶ ሺህ አንተ ብቻ ከሆንክ አሸናፊ በዛ ሳምንት አዎ በዛ ሳምንት ላይ ሌላ ሰው እ፣ አሸናፊ ካለ ግን ከዛ ሰው ጋር ነው የምትጋሩት ሀያ ሰውም እም።
ቢሆን ለሀያ ሰው ነው የሚካፈለው ብሩ ማለት ነው
ያ እንደዛ ነው ሁል- ሁሉንም ካገኘ ነው ግን ወይስ አንዳንድ ከተሳሳተ ችግር የለውም? እንዴት?
አይ አይ አንድ ከተሳተ ምናምን አይሰራም jackpot ላይ ሁሉንም ማግኘት አለብህ ቦነስ ምናምን የለውም ተመላሽ ምናምን የለውም jackpot win ና loss ብቻ ነው እም። እሺ፣ thank you።
እሺ እሺ መልካም ቀን ይሆንልህ